ሰላም ጤና ይስጥልኝ። ቸብቸብ
ተደውሎልኝ ነበር።
እሺ ይቅርታ አንዴ ጠብቁኝ እስኪ። ቺፕቺፕ game ተጫውተው አሸንፈው ነበረ።
አ
እሺ የት ነበር location የሞሉት?
መርካቶ ተክለ ሃይማኖት አካባቢ።
መርካቶ።
እም፣ እሺ እንደውልሎታለን። እሺ እናመሰግናለን።
እሺ መቼ ነው?
እንደውላለን እንደውላለን። ይጠብቁ።